ሄሎ
ያው ደረስል
አቤት፣ ምን ነበር?
እንትን ነበር ትናንትና ከሲቪ ብር ወደ ፋ አስገብቼ ነበረ አምስት መቶ ብር ሲቪ ብር ትራንዛክሽን ሜሴጅ ልኮለታል።
እ፣ አዎ ትራንዛክሽን አይዲ
አዎ እሱን ትራንዛክሽን ሜሴጅ ስልክ ቁጥር ሰጦታለሁ። በዛ ቴሌግራም ነው የላኩልን ዜሮ ዘጠኝ ስልሳ ስልሳ
ቁጥር የለ ሰባ ሁለት
አንዴ ስልሳ ሰባ ሁለት
አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ማለት ነው።
እሺ፣ ቴክ በዚህ ቁጥር ቴሌግራም ነው የላኩት።
በቴሌግራም ነው tex- text ላድርግልሽ text ማድረግ እሺ text ኡን ከነ ስልክ ቁጥሮ ሲያርገው የላኩልን check ይደረጋል። እሺ ቆይቶ